በጥምቀት ክርስትና ተዋህዶ ከኛ ከማርያም ተወልዶ አዳኝ ሆነ ለኛ ጥንትም በአባቱ ቤት አሁንም በእናቱ መሐሪ ነውና ክርስቶስ በእውነቱ
ጌታችን ተወለደ መሳሌ ሆነን ቤዛ እንግዲህ ምእመናን የኃጢአታን ገዛ ጌታችን ተወለደ መሳሌ ሆነን ቤዛ እንግዲህ ምእመናን ለኃጢአታን ገዛ
ሰላሳ ሶስት ዓመት ለእኛ ተንገላታ ተሰቃይቶ ሞተ ቸሩ የዓለም ጌታ በመስቀል ላይ ሆነ አይተሃል ስቃይ
ጌታችን ተወለደ መሳሌ ሆነን ቤዛ እንግዲህ ምእመናን ለኃጢአት አንገዛ ጌታችን ተወለደ መሳሌ ሆነን ቤዛ እንግዲህ ምእመናን ለኃጢአት አንገዛ
እባክ ጌታዬ ጩኸቴን ስማኝ ነፍሴ ተጨነቀች እረፍትን ስጠኝ አማኑኤል ቸሩ መዓትህ የራቀ ይቅርታ ረክልኝ አዳም በወደቀ
ጌታችን ተወለደ መሳሌ ሆነን ቤዛ እንግዲህ ምእመናን ለኃጢአት አንገዛም ጌታችን ተወለደ መሳሌ ሆነን ቤዛ እንግዲህ ምእመናን ለኃጢአት አንገዛም እንግዲህ ምእመናን ለኃጢአት አንገዛ እንግዲህ ምእመናን